ሄሎ ሄሎ አቤት።
ግርማ እንዴት ዋልክ?
አለን አለን።
እግዚአብሔር ይመስገን። ከቤት ቤት ነው የምደውልልህ ግርማ።
እሺ እ ይቅርታ ረበሽኩኝ መሰለኝ አይደል?
አለን። ሰዓት ምሳሌ አሁን ከሆንክ- አዎ ምሳ ሰዓት ከሆንክ ወጣት የናት እሺ፣ አንድ ነገር ብቻ ላስቸግርህ።
ችግር የገነት የለውም፣ ስልክ እሺ።
ይኖርሃል እንዴ?
ገነት ማማ እ? እ?
ገነት ማለት የትኛው ገነት?
የፋይናንሱ የፋይናንሱ
የእናንተው ነው የእናንተ የሳንቲም እ፣ ፋይናንስ አ- ገነት ገነት አለ መቅደስ ነው ስማ ብዬ ነውማ።
Okay። አይ ገነቱ የሚባል ልጅ እንደ- እንዳለ ነበር የተነገረኝ።
External finance ነው ማለት ነው።
Okay አይ ገነቱ?
እ፣ ያው በአብዛኛው ጊዜ በእናንተ በኩል pending ሲሆኑ እንትኖች ምናምን እና ገብቷል ተብሎ ያልገባ transaction ምናምን ሲኖር እሱ ነበር አይቶ manually ም ቢሆ- ካልገባ manually ም አዎ።
ያስገባልን የነበረው ማለት እሱ ነው።
ደግሞ ቤኔዘር ነው CTO ነው።
Okay ሰው እሺ፣ አሁን contact ላደርግ የምችለው ማንን ነው?
ምን ሆነብሽ? ምን transaction ነው እሹ ያልኩሽ?
ምን መሰለ እ፣ በስድስት ነው December ስድስት እ፣ እንትን አድርጎ ምንድን ነው withdraw አድርጎ የቤስት ቤት account ማነው የቤስት ቤት customer ነው እና ስንት ብር መሰለ withdraw ያደረገው እ፣ አምስት ሺህ ብር ነው withdraw ያደረገው እና በእኛ side balanced ነው የሚለው በእናንተም side balanced ነው ግን በእናንተ side completed balanced አይደለም የሆነው ማለትም እ፣ ይሄ ሳይገባ ነው ገባለት የሚለው ሁለታችንም ጋር የሚያሳየው dashboard ላይ ማለት ነው okay ሄዶ ቴሌብሮችን የተጠቀሙ- ሲጠይቃቸው እ፣ በቴሌብር ነው የተጠቀመው?
አልገባም ያለ- አዎ ቴሌብር ነው የተጠቀመው። ስለዚህ check እንድታደርግና ካልገባለትም failed እንኳን ሆኖ መመለስ የሚቻል- የሚቻል ከሆነ yeah።
እሱ እንድታደርጉለት ነበረ።
exactly አዎ ልክ ነው። እንጂ ወደ call call center ልካችሁ ነበር እኛ ጋር አዎ ተልኳል። ማለት ምንም እ፣ ዛሬ ገና ነው እንደውም ምላሽ የሰጡኝ። ከዚህ በፊትም ራሱ ተልኮ ነበረ። እነሱ በእነሱ አዎ።
side እንዳልኩ completed የሆነውን ዳሽቦርድ ነው የሚልኩልኝ እንጂ ላኩላችሁ ነው።
አዎ እንጂ ምንም እንትን ያለ በቃ አይደለም እንዱ እና notification ላኪልኝና ከቤነዘር ጋር እና ቤነዘር ነው ያለው ስለዚህ አሁን ልላክልህ ወደ አንተ forward ላድርግልህ ወደ እኔ forward አድርጊልኝና በቃ እሺ።
ከቤነዘር ጋር እናስገባለታለን አይተን ያለው እሺ፣ ነገር። እሺ እሺ። ግን ይቅርታ ስለደወልኩ ችግር የለውም ማለት ችግር የለውም ችግር የለውም መልካም ነው።
አንቺም